ጤና ይስጥልኝ። ስፖርት ነው ኮከብ ገዛው
አሉ ሄሎ ሄሎ ሁሉ ስፖርት ነው ባኮ የምልርዳው
ወደ ዲፖዚት አልገባ ብሎኝ ነበረ። ትንሽ ብር በልቼ እም
ወደ ዲፖዚት አልገባልኝ አለ። እንትን ዊዝድሮው አላረመውም ለማድረግ እንዳለ ፈልገው ነው እ እ ነው ዊዝድሮው ዊዝድሮ ለማድረግ ሳይሆን ዊዝድሮ ዲፖዚት ሳይሆን ለማድረግ ፈልገው ወደ ዲፖዚት አልገባም እንዳለ በልቷል። አላረመውም፣ ቲክ አላረገውም። ግን እሺ፣ ወደዚህኛው ስንት አልገባም።
ትኬት ነበር?
እ እ እ ስንት ትኬት ነው?
ኧረ አንድ ትኬት ነው።
እሺ የትኬት ቁጥሩን ይንገሩኝ።
ቆሻ እንደዚህ ኦንላይን ላይ ልንገርሽ። አንድ ቆይ አንዴ ደግሜ ልደውልልሽ።
እሺ